Hello ጤና ይስጥልኝ ቤስትቤት ቃል ኪዳን ነኝ ምን ልርዳዎ
withdraw አድርጌ አልገባልኝም ይሄ እስቲ በዚህ ቁጥር የመቼ ነው አሁን ስንት ብር ነው ዘጠኝ ሺ እሺ አንዴ መስመር ላይ ጠብቁኝ Hello
ወይ እሺ ወደ ዜሮ ዘጠኝ አስራ ዘጠኝ ሀያ ሶስት ሀያ ሰባት ሀያ ዘጠኝ አ
እሺ አሁን ገብቶሎታል check ያድርጉት አዎ ገብተዋል እና እንዳልኩ ስማ እሺ
ምን ያህል ነው መላክ የሚቻለው ሰው ሁሌ አሁን እኔ ስልክ withdraw ሳደርግ እናንተ ጋር ካልደወልኩ አይገባልኝ
ያው approval አንዳንዴ ይጠይቃል አዎ
እና ከደጋግመሽ ከሶስቴ ምናምን withdraw ካረሽ አራተኛ ላይ ይይዝብኛል
እኮ አዎ ደጋግመው ሲሞክሩ check መደረግ ስላለበት ነው ደስ ለጥንቃቄ ያክል ነው
okay አይ thank you አየን እሺ መልካም ምሽት እሺ